ጤና ይስጥልኝ። የተሰበራ መረጃ ማዕከል እባክዎን ልርዳዎት?
ስሌን ትኬት ፈልጌ ነበር እሺ፣ ከየት ወዴት ነበረ?
ከአዲስ አበባ ወደ አርባ ምንጭ።
ከአዲስ አበባ አርባ ምንጭ።
አዎ እሺ፣ ለመቼ ነው?
ለዛሬ ለከሰዓት
ለዛሬ። እሺ፣
እም።
እያየሁልዎት ነው አለው።
እህ እህ።
የዛሬና የነገ በረራ የለም ሙሉ ናቸው። የአርብ ነው ያለው።
የአርብ ነው ያለው።
አዎ የአርብ ጠዋት ሁለት ሰዓት